ጤና ይስጥልኝ። እንዴት እንዴት ጤና ይስጥልኝ።
ብሩክ አለ እንዴ?
አለ አለ።
እስኪ አገናኝ። ብሩክ እፈልጋለሁ።
እሺ አንድ ይጠብቀኝ።
ጠይቀኝ። ልክነን ሄሎ
ልክ ወይ ብራ ወዬ
ሞክሺት ነኝ አካረካ አደ ሞክሼ እንዴት ነሽ?
አለሁ የሁለፈውን የምንድን ነው የመኪናውን ልኝ ብዬ ነው የመኪናው አ
እሺ በቃ ቆይ እንትን ፋይሉ አለህ እንዴ?
ፋይሉ ምን አይነት ነው?
ፋይሉ በጣም ሀርድ ፒሲም ይመርጣል። ሰላሳ ሀያ መሆን አለበት።
ዩቲዩብ አዎ
እስኪ ላክና ከስተመር ስላስጨነቀኝ ልኬው እምቢ ካለ ራሱ ይጨነቅበት።
እሺ ቆይ እልክልሃለሁ። እሺ እሺ ጠብቃለሁ።
ይኸኛው በስልክ- ብሩክ አርባ ምንጭ ነው የሚለው እዚህ ጋር ብሩክ ቡራ ኪንግ ነው የሚለው የነገ- ብሩክ ኤፍሬም ተወዶ ነው የሚለው ኤፍሬም ተወዶ ኤፍሬም ዶላ ነው ኤፍሬም ስወዶ ኤፍሬም ተወዶ ነው ዶላር ነው እሺ ኤፍሬም ዴሪክ አርባ አጋር- ምንጭ ኤፍ- ዴሪ ታውቃለህ?
ብሩክ አረካ ኤፍሬም አረለ አ- ኤ- ብሩክ ብሩክ ተወዶ አረካ አረካ ኤፍሬም ስወዶ እሺ አ።
እሺ አባቴ እሺ ጠብቃለሁ